መሽቶ እስኪነጋ ሌትም ሆነ ቀን አስታውስሃለሁ አልረሳም አንተን የመኖሬ ትርጉም አዛኝ ፈጣሪ ውበቴ ክብሬ ሆይ ጎጆ ያለንታይ መሽቶ እስኪነጋ ሌትም ሆነ ቀን አስታውስሃለሁ አልረሳም አንተን የመኖሬ ትርጉም አዛኝ ፈጣሪ ውበቴ ክብሬ ሆይ ጎጆ ያለታይ ለጋውን እድሜዬን እሰጣለሁ ላንተ ፍቅርህ አሸነፎኝ ልቤም ከከተተ ምረትም ገዝፎ ከሆነ ተራራ ሕይወትም ልጀምር ልኖር ካንተ ጋራ መሽቶ እስኪነጋ ሌትም ሆነ ቀን አስታውስሃለሁ አልረሳም አንተን የመኖሬ ትርጉም አዛኝ ፈጣሪ ውበቴ ክብሬ ሆይ ጎጆ ያለንተን ላፍታም አልዘነጋው አለብኝ ውለታ የልጅነቴን ያሳደገኝ ጌታ የማምለጫ ለቴ የክብሬ ሰገነት ሳበኝ በመንፈስ አንተ ወዳለህበት መሽቶ እስኪነጋ ሌትም ሆነ ቀን አስታውስሃለሁ አልረሳም አንተን የመኖሬ ትርጉም አዛኝ ፈጣሪ ውበት ክብሬ ሆይ ጎጆ ያለንታይ ከማወደስ በቀር በሰጠኸኝ ጸጋ ምን ሊመጠንልህ ለውለታ ዋጋ ጩኸቴንም ጮህ ሞቴን ሞትክልኝ የናዝሬቱ ኢየሱስ አንተ ክብርልኝ መሽቶ እስኪነጋ ሌትም ሆነ ቀን አስታውስሃለሁ አልረሳም አንተን የመኖሬ ትርጉም አዛኝ ፈጣሪ ውበቴ ክብሬ ሆይ ጎጆ ያለንታይ ዘመኑ አስከፊ ነው ለጠላት እርምጃ ሰፊ ነው መንገዱ ወደ ሞት መሄጃ እንደ ዴማስ ጠልፋኝ ውቧ ተሰሎንቄ አልገኝ አምላኬ ከዘጋ ወድቄ እንደ ዴማስ ጠልፋኝ ውቧ ተሰሎንቄ አልገኝ አምላኬ ከዘጋ ወድቄ እንደ ዴማስ ጠልፋኝ ውቧ ተሰሎንቄ አልገኝ አምላኬ ከዘጋ